ሄሎ ጤና ይስጥልኝ ቤት
አቤት ጤና ይስጥልኝ ቤት ቤት ነው የምንወዳ
ትኬት ቼክ ለማድረግ እያለኝ ሲስተም ምን ሆኖ ሌላ እንትን አለው
እስኪ ካሸር ኮድ ንገረኝ እ?
ካሸር ኮድ ንገረኝ
አይ በቋሚነት ለአሁኑ ብቻ ሳይሆን ሲስተሙ ተቋርጧል ወይ ተቋረጠ አንዳንዴ ትንሽ ነገር ችግር ስለሚፈጠር ነው ይስተካከላል ካ- ያልታረመ ካለ ግን ንገረኝ እሺ እሺ፣ ልንገርህ እዚህ እሺ cashier code ንገረኝ እ?
cashier code ንገረኝ
እሺ
ስንት
ቲኬቷ ticket code ኣን አይደለ እሺ አዎ፣ ቁጥር ብቻ ነች
እ?
ቁጥር ብቻ ነው cashier code ብሎ
cashier code
አይታየም
እኮ AC አምስት ሶስት ስምንት
ስንት
AC አምስት ሶስት ስምንት የሚለው የትኬት እዚህ አምስት ሶስት ስምንት እሺ
አንድ አምስት ሁለት
አንድ አምስት ሁለት
ከዛ ፊደል አለ ፊደሉን ሊዝላል ንገረኝ ንገረኝ ንገረኝ ቢ ቢ ቢ
ቢቢቢ ሶስቴ
ዲ ከዛ ቢ ቢ እሺ ዲቢቢ
ከዛ ሲክስ ኤ
ሲክስ ኤ ቱ ኤት
ቱ ኤት
ዲ ቢ
ቢቢ
ዲ ቢ እሺ ዲቢ
ፎር ኤት
ፎር ኤት
በቃ እንደዛ መሰለኝ መጨረሻ ጥግ ላይ ያለ አይታዩ ፊት ለፊት ላይ ኤሲን አስቀድማል ኤሲ ነው አይደለ ኤሲን አስቀድማል ጨርሰኝ ሁሉም ነገር ያጨርሳል አ አ
እ፣ በስልክ ነው የቆረጥከው ወይስ
አይደለም እጅ በቲኬት አ በትኬት እኮ ከስር እኚህ ቋሚ መስመሮች አሉ አይደለ እ ሁለት የተሰመሩ መስመሮች አሉ አይደለ
እ ከሱ ስር እኮ cashier code የሚል አለ
ቤት አለ ቲኬት ቤት አለ user name print date አለ ከስር ሌላ ከስር እታች እታች እታች አሀ መስመሩ yes አ የተሰመረው መስመር sorry cashier code እሺ የሚል።
አንድ ሁለት ስድስት አንድ ሁለት ስድስት ዘጠኝ ዘጠኝ ዘጠኝ ዘጠኝ አምስት አራት አምስት
እሺ አንድ ሺህ አንድ መቶ ሀምሳ አራት ብር አሸናፊ አ ቲኬት አ- hello አቤት አንድ ሺህ አንድ መቶ ሀምሳ ብር አሸናፊ መቀበል ትችላለህ።
አሸንፍ ያለው አዎ
እርግጠኛ ነህ? አንድ ጨዋታ አዎ።
ያጠፋ መሰለኝ አይ ያ